ሄሎ ጤና ይስጥልኝ። ከቢጃ ኢትዮጵያ ነው የምደውለው።
እሺ አድራሻው የት ነው? ደንበኛችን
እዛ ከሀና ወደ ካድስኩ ሜጃ እግረኛ ክፍል ነው።
ሀና ማርያም ነው።
አ ከሀና ማርያም ወደ ካድስኩ ሜጃ ወደ ወደ ወደ ካድስኩ ሜጃ እግረኛ ክፍል ወይም ማስጠኛ ሜጃ ማለት ነው።
ማስጠኛ ነው ያለው።
ማስጠኛ ከሀና ወረድ ብሌ ነው። ሀና ወረድ ብሌ ነው ወደታች
እሺ ከሀና የእግረኛ ማርያም ትዕዛዝ።
ወደ ካዲስኮ ብዬ ልመዝግብሎት።
አዎ ወደዛ የእግረኛ ድል አለ። የእግረኛ ድል ያውቃሉ።
እህ፣ እግረኛ ድልድይ።
አዎ እህ፣ እሺ እሺ፣ መዘግብሎታለሁ። ይሄን ለመጠየቅ ነው የደወልኩት። አመሰግናለሁ።
እሺ እሺ